ቅዱስ አንቺን ገባኝ ተረዳሁት አሁንስ ይበቃል ከልቦና መውደድ ለካ ሰው ያስንቃል ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናስ ቢበርደኝ ልቦናስ ቢበርደኝ ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናስ ቢበርደኝ ልቦናስ ቢበርደኝ ለሱስ እኮ አይደለም አይደለም አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ልቦናሽ ቢበርደኝ ሕሊናሽ ቢፈርደኝ አንቺን ያስወደደኝ ትዝታሽ ነበረ ወደ አንቺ የሚያስኬደኝ ታዲያ ምን አለፋኝ እኔ ምን በወጣኝ ማፍቀሬ ከሆነ አንቺን የሚያሳጣኝ ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ቢፈርደኝ ልቦናሽ ቢፈርደኝ ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ቢፈርደኝ ልቦናሽ ቢፈርደኝ ለሱስ እኮ አይደለም አይደለም አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ልቦናሽ ቢፈርደኝ የፍቅር ፍላጎት ልቤን እያጋየው መቅረት ይሻለኛል አይንሽን ሳላየው ልብሽ ልብ አድርገው ትክክል ቢፈርደኝ ወረድ አልነበረም አንቺን ያስወደደኝ ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ቢፈርደኝ ልቦናሽ ቢፈርደኝ ለሱስ እኮ አይደለም አንቺን ያስወደደኝ አንቺን ያስወደደኝ ይህን አመዛዝኖ ልቦናሽ ቢፈርደኝ ልቦናሽ ቢፈርደኝ ለሱስ እኮ አይደለም አይደለም አንቺን ያስወደደኝ ይህን አመዛዞ ልቦናሽ ልቦናሽ ቢፈርደኝ ልቦናሽ ቢፈርደኝ